hello ጤና ይስጥልኝ ቤተሰብ
አብሮ ይስጥልኝ።
ሰላም እንርዳ
ከ CBE ብር ወደ ቤት ቤት ልኬ ተንጠለጠለ። አልገባልኝም።
deposit አድርጋ አልገባልህም። እሺ deposit message ዋን ልከህልናል ቴሌግራም ላይ።
ልክ ያለው screenshot አድርጌ ልክ ያለው እሺ እሺ፣ ቆይ ስምህ ማን ነበር?
ሶስተኛ ቀን ነው ዛሬ።
OK እሺ እሺ፣ ስምህን ቴሌግራም ላይ ስምህን ንገረኝ። የቴሌግራም ስምህን በየትኛው ቁጥር ልንገርሽ? ቴሌግራም ቴሌግራም።
የላኩበትን ስምህን አዎ፣ የቴሌግራም ስምህን at ቦሩ
እ at ነው የሚለው at በሚለው ልንገርሽ። at ቦሩ ቦሩ business or ደግሞ ስልክህን ልከህልናል። አ ስልክህን ንገረኝ ዜሮ- በዚህ ቁጥር ነው ቴሌግራም ላይ አወራሁ።
ንገረኝ ዜሮ ንገረኝ።
ዘጠኝ አስር ዜሮ ዜሮ
እሺ ሰላሳ ሁለት ሰማንያ ሶስት
ዜሮ ዘጠኝ አስር ዜሮ ዜሮ ሰላሳ ሁለት ሰማንያ ሶስት አብ- አብዱ ነው የሚለው አብዱ ከደታ አብዱ ከድር አ፣ እሺ አብዱ ከድር
አየሽ አዎ አዎ አብዱ ከድር አይተ- አይቼዋለሁ እና እ፣
ሄላ እሺ እሺ በአንተ የላክልን በኢመን የሚለውን ነው አይደለ message የላክልን እ፣ ከዛ በፊት ደግሞ እሺ አዎ በሀያ ስምንት ማለት ነው ሪፖርት ያደረከው
በሀያ ስምንት አዎ አዎ አዎ አሳውቀንልሃለች አፓ እሺ
እንዴ የእነሱ እነሱ መልስ ፈተና ይጠበቅ